መጣብኝ በማለት ይህም ሰበብ አይሆንም ልጠላሽ አቃተኝም ወተት እንዴት ልጥላ ልጅነቴም ሊያደኝ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው ልወድሽ አልወድም ፍቅርብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው